ሄሎ
ሄሎ
አቤት ጤና ይስጥልኝ
አብሮልኝ
ምን ልታዘዝ
ስልክ በ message መስሎልኝ ነበር።
እሺ
ምንድን ነው የምንድን ነው
message ኡ ቴሌዊን game ነው እ?
ቴሌዊን game ነው
ቴሌ game ነው?
አዎ
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ
እሺ ደውዬ እንትን ምናምን አለው።
ከዛ ሰባ ቁጥር ተጭና አማርኛ አድርገው
እሺ ሶስት ቁጥር ለመጫወት የሚል ምረጥ
እሺ ጥያቄና መልስና እድሉን ይሞክሩ የሚል አለ
እሺ
ስለዚህ ጥያቄና መልስ coin ገዝቶ ይጠቀሙ የ- የእድል ጨዋታ ደግሞ በትኬት ይጠቀሙ
coin ኡን በስንት ነው የምንገዛው?
ሁለት ብር ጀምሮ
እ? ከሁለት ብር ጀምሮ?
ከሁለት ብር ጀምሮ ነው ያለው
okay እሺ በምንድን ነው የሚመጣው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉ መረጃ ይመጣልዎታል
እሺ ይኸው ሲያደርግ ማለት ነው እንደ ሎተሪ ምናምን ላፕቶፕ ምናምን ምናምን ይላል እሱ ሽልማት ነው።
እና ይሄ ነው የምደርሰው ማለት ነው።
አይደለም ሲጫወቱ ነው ሲጫወቱ ሲያሸንፉ ሞባይል ላፕቶፕ አምስት ሺህ ብር ያገኛሉ okay እሺ እሺ